እግዚአብሔር ይስጥልኝ።
አብሮ ይስጥልን። ቴሌቪ
የሆነ ችግር አለ።
ምን ልርዳ? አቤት
አዎ፣ ሂሳብ ይቆረጥብኛል በዚህ መስመር ማለት ነው።
የቴሌቪዥን ደንበኛ ሲሆኑ በየቀኑ ትኬት ይገባሉታል።
እ
game ኦችን ለመጫወት ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ።
ኮከብ ዘጠኝ ሰማንያ አምስት መሰላል እ አንድ ቁጥር እ ሶስት ቁጥር ለመጫወት
እ ስንት ቁጥር?
ሶስት ቁጥር
እሺ
ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ።
አ እርሶት ባሉት ትኬት እድሎትን ይሞክሩ፣ game ኦችን ይጫወቱ።
አልፈልግም። ይሄንን እንትን አቋ አቆምልኝ በእናትህ።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ። ስድስት ቁጥር ላይ አለ ለማቋረጥ የሚል
እሺ እሺ፣ አመሰግናለሁ።
እሺ